હેલો ምን አይነት ስቃይ ነው! እግዚአብሔር ሄሎ
ዋሽንግተን የሕክምና ማዕከል ምንድን ነው?
እ፣ አምቡላንስ አላካችሁልንም? እመቤት ሄሎ ሄሎ ሄሎ አምቡላንስ ጠይቀናችሁ ነበር።
ለሚመለከተው ክፍል አስተላልፍ ያለው እሺ እኔ እመቤት እሺ፣ ወይ ቁጥሩን ትነግሪኝ?